ሄሎ ሄሎ ዳዊት ወይ ፌቨን ነኝ ከቤስት ቤት ነበር።
ወይ እሺ
በሰላሳ አንድ አላገኘውም። በእሁድ የቅዳሜና የእሁድን አድርጌ አይቼዋለሁ
እሺ እና የካሸሯ negative ዘጠኝ መቶ አርባ ነው።
የእሑዱ ሁለቱም እ
የእሑዱ ነው ከቅዳሜ እስከ እሁድ አድርጌው በእሁድ ብቻ አላገኘውም። የለም በሰላሳ አንድ የተሰራ
አ፣ ከቅዳሜ እስከ እሑድ አድርገሽ እ የእሁድ እሺ።
የለም
እሺ እና ካሸሯ አምስትም negative መቶ ሰላሳ ነው በፊት
እሺ የእሑዱ ማለት ነው
ያው በእሁድ ብቻ አድርጌ search ሳደርገው ምንም record የለም የተሰራ።
አ፣ ተቋርጦ ነበር ማለት ነው።
Okay አዎ የእሁድ ላይ ምንም record የለም። የቅዳሜ ነው ማለት ነው ያኛው የነገርኩህ።
በቃ እሺ እሺ እሺ አመሰግናለሁ እሺ እናመሰግናለን።